ሄሎ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
ከወላይታ ነኝ። እንትን የመኪና game እየጫናችሁ ጻፉ። እንትን ምን አልከኝ?
የመኪና game እያስጫንኩ ነበር። ከወላይታ agent ነኝ።
እሺ፣ ማን ልበል? ይቅርታ፣ ስምህን?
ገነቱ ገነቱ።
አ እሺ፣ ማን ነበር አይ- እየጠየቅ የነበረው? እያወራክ የነበረው ማን ነው?
ስም ቼክላሪ ስም አልመጣም። ስም የለም።
እሺ፣ ቆይ ልልክ። ቆይ
ኤልያብ ኤልያብ ነው የሚለው።
እውነት? እሺ፣ አንዴ ጠብቀኝ። እሺ፣ ላገናኝክ። እሺ፣ አይ አይደለም።